እስኪ ሞክረው።
ይስጥልኝ።
ሰላም ባቢ።
ባቢ የለሽ ክ- አዎ፣ ሕክምና አዎ።
ነው? እሺ። ከአሪፍ ፔይ ነው እየደወልኩ ያለሁት። ሰላም እሺ።
እባላለሁ።
እሺ፣ ሰላም።
እ፣ POS machine ኑ ላይ transaction እያየን ስላልሆነ ያጋጠሙት ችግር ካለ አዎ።
ለመነጋገር ነበር።
አዎ፣ ችግር ነበር። ትናንት አስተካክለውልናል። መጥተው ነበረ።
መጥተው አስተካከሉሎት።
አዎ፣ አስተካክለውልናል።
አሁን እየሰራሉት ነው።
አዎ፣ አሁን እየሰራ ነው።
እሺ። የእርስዎን ስም እሺ።
አለበት?
መቅደስ
እሺ። አመሰግናለሁ። መልካም ቀን።
እሺ፣ እናት፣ እሺ